ያስኔ
አቤት
ከአሪፍፔይ ነው የምደውለው። አቶ ጉቱ ኬት ኬት መስመር ላይ
hello hello።
እሺ፣ ከአሪፍፔይ ነው የምደውለው።
እሺ እሺ። ወይ ወይ ሰማኝ።
ደውሎ አመልክተው ነበር።
አህ አህ አህ
እሺ፣ በእኛ በኩል ታይቶሎት ደንበኛችን ብሩ ተ- ተላልፎሎታል። እዛው ሀበሻ ቤት እ፣ ተላልፎሎታል። ስለዚህ እነሱ approve አድርገው እዛው ላይ ማስተካከል ነው የሚጠበቅባቸው።
እነሱ ደግሞ እኮ አሁን ጠየቀን አልተላለፈም ምናምን ሳይሉን ቀርቶ ሳይሆን እኮ እ፣ ይስተካከላል ይስተካከላል እያሉ ያው አስራ አምስት ቀን ሆነው ነው system system ይላሉ እነሱ ደግሞ
ያው በእነሱ በኩል ያጋጠማቸው የ system ችግር ካልሆነ በስተቀር በእኛ አዎ።
በኩል ተላልፎሎታል።
እሺ እሺ እኛ አመሰግናለሁ።
ማስተላለፍ ነው የምንችለው። እሺ፣ ደንበኛችን እሺ፣ እሺ።
መልካም ቀን ይሁንልዎት።